የለም ሄሎ ከችግሮቹ ነበር የምንደውልልዎት።
አውቃለሁ። ሰላም ነው?
ሰላም ድንች order አድርገው አልመጣልዎትም ነበር። ነገ የት እንላክልዎት?
አለም ገና አለም ገና እሺ፣ ነገ እንልክልዎታለን። ቺፕቺፕ ስለተጠቀምን እናመሰግናለን። መልካም ምሽት።
እኔም አመሰግናለሁ። ተመችታችኋል? እውነት እናመሰግናለን በጣም እሺ፣ እሺ፣ አመሰግናለሁ። የኔ ናት።
መልካም ምሽት።
ደህና ሁኑ።
አሜን።